ለመኖር አልሻም ልስራ የቀን ስራ ልቆፍር ልሸከም ገበሬ ምን ሁነ ወታደር ላገልግል ባስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል ላግኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንን ፊደላው ንቄ ተዋታለሁ መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው
Thank you.